ጤና ይስጥልኝ በሽታዬ ቤቴ ነው የምረዳው።
እንትን ቼክ ልታደርግልኝ ፈልጌ ነበር ከሲቢ ብር አዘዋውሬ ብር ወደ ወደ አካውንት ቤት ቤት ነው ወይስ ወደ ሲቢ ብር ነው ያስገባኸው?
ወደ ቤት ቤት እሺ ከሲቢ ብር ተቀናሽ የሆነበትን ሜሴጅ የሲቢ ስልክና የቤት ቤት ስልክ አድርገህ ቴሌግራም ላይ ላክልኝ።
አዎ ልኬያለሁ እራሱ ማን ልበል? ቴሌግራም ስሜ ግን- ስምህን ማን ልበል?
ኑረዲን ፈልጉ
ኑረዲን hi በለኝ እሺ ከላይ እንዳገኘው ብዙ ኑረዲን ስላለ መለየት አልቻልኩም። okay